አቤት ጤና ይስጥልን።
ይህ ጤና ይስጥልን።
እግዚአብሔር ይመስገን።
ደህና ከፕሊስቶን Homes ነበር የደወልኩልህ።
በዜና ላይ
እ፣ ፕሊስቶን Homes ከፕሊስቶን Homes ነው የደወልኩልህ።
ቋንቋ መቀየርም አልችልም።
እ፣ አማረ በአማርኛ ቋንቋ አይችሉም እርሶ?
አዎ የ- ወይም በቃ ኦሮሞኛ
እ፣ እ፣ ይቅርታ ለጊዜው ኦሮምኛ ቋንቋ አልችልም እኔ ይቅርታ።
እሺ እሺ